አያስጥቅም። ስለሌት ነው የምንረዳው።
እማ ይኸውልህ ሁለት ሺህ አምስት መቶ ብር ነበር ዲፖዚት ያደረኩት ማለት ነው።
እሺ ዘጠኝ መቶ ብር የተላከልኝ አሁን
አንዴ ነው ዘ ሁለት ሺህ ብር ሁለት ሺህ አምስት መቶ ብር ዲፖዚት ያደረከው?
አዎ ለዛም ልክ ያለ እኮ ቅድም ነበር ያደረኩት ልክ ያለታል። በቴሌግራም ልክ ያለው ልክ ያለው በሁሉ
እኮ አሁን ለየ- ለብቻ ዘጠኝ መቶ ለብቻ አንድ ሺህ አራት መቶ ለብቻ ነው ወይስ ሁሉም አንድ ላይ ሁለቱንም አንድ ላይ ነበር የላኩት።
ማለት ለብቻ ለብቻ ስልክ አንድ ሺህ አይደለ- አራት መቶ ብር ለብቻ ዘጠኝ መቶ ብር ለብቻ ነው አንድ ሺህ አደል አይደለም እ ሁለት ሺህ አምስት መቶ አንዴ ነው የላከው አዎ
የቤት ቤት ቁጥር አሁን የደወልክበት ነው
ዜሮ ዘጠኝ ሰማንያ ስድስት
ዜሮ ዘጠኝ ሰማንያ ስድስት ሀያ ስምንት
ሀያ ስምንት ዘጠና ሰባት ዜሮ ሰባት እ
አንዴ ጠብቀኝ check ላድርግ እሺ
ዘጠኝ መቶ ብር ከዛ በኋላ ሞክረህ ነበረ ካልሞከርኩኝ ብዬ የቆየ ነበረ። ቀን ገብቷል። ይሄ ዘጠኝ መቶ ዘጠኝ መቶ ቀን ነበር የሞከርኩት እሱ ግን ተላከልኝ።
ሁለት ሺህ አምስት መቶ ብሩ ዛሬ ነው የሞከርከው አይደለ አዎ በቃ ይገባልሃል እሺ እሱም
እሺ